ሄሎ
ሄሎ፣
ሰላም ጤና ይስጥልን። ቴሌኒ
ጨዋታ ለመጫወት እንዴት ነበር ያለው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ የሚወዱ የሚላል
የሚያሸልመው ወይቱን እንትን ስለው
እስ- እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ጌሙ እንደ ድሎት ነው ሽልማቱ።
እ?
ጥያቄና መልስ በኮይል ነው የሚጠቀሙት።
የምትጠቀሙት
ጥያቄና መልስ የሚጠቀሙት በ- በኮይል እዛ ነው።
በሶስት ቁጥሯ አዎ በኩ- ሶስት ቁጥር ነው።
እሺ።
እ።